ጭንቅላት ግን ምጣት ጤና ይስጥልኝ። ሄሎ
ሰላም ምን ነበር?
ዳዊት ዳዊት አሶሳ እሺ
ለትኬት ለተስፍሽ ትኬለት ነበረ እና መልስ አልመለሰኝ እስካሁን እሺ እሺ ልጠይቅልህ። እሺ
እ
hello ወይ እሺ አልረሳሁትም እያለ ነው ልክ የላቸው መልስ እስኪሰጡኝ እየጠበቅኩ ነው።
እስካሁን አዎ ይመልስልሃል፣ ችግር የለውም።
እሺ ምዙም እኮ ብቻ እሺ